ምሳ አላመጣሁም። የአንቺ ምግብ አታበይም? አቢሌ አቢሌ
ሄሎ ሄሎ፣ ሰላም ጤና ይስጥልን። ዳዊት ንጉሴ ከዊ ፕላስ ድርጅት ነው የደወልኩት።
ማ ዊ ፕላስ ዊ ፕላስ ድርጅት ነው የደወልኩት። የእኛ application ተመዝግበው ነበር።
ምን እኔ እንጃ አስታውስ ዊ ፕላስ አሽከርካሪ ነው። እንደ አሽከርካሪ ነው የተመዘገቡት ወይስ እንደ ተጠቃሚ ነው?
እንደ አሽከርካሪ ነው።
አሽከርካሪ አ ነው መንጃ ፍቃድ ጋር ነው እ እ?
መንጃ ፍቃድ
No መንጃ ፍቃድ አይደለም። ዊ ፕላስ አሽከርካሪ ኖት
አይደለም።
አይደሉም።
አ እንደሱ ከሆነ እንደ ተጠቃሚ ነው ያወረዱት ማለት ነው። ምናልባት social media ላይ ሙሴ ሰለሞንን ቪዲዮ አይተውን የተመዘገቡት
እኔ እንጃ አላስታውስም። እናት አያስታውሱም። እሺ እንደሱ ከሆነ አዎ።
ያው አሽከርካሪም ካልሆኑ ተጠቃሚ መሆን ይችላሉ። ዊፕላሱን user ብለው ከ App Store ወይም ከ Play Store ላይ እ፣ app- application ኑን በማውረድ ከአርባ አራት በላይ አገልግሎቶችን እና ሶስት መቶ ሀምሳ game ኦችን በነጻ መጠቀም ይችላሉ። እንዲሁም አሸናፊ የሚያደርጉት referral code እዛ ላይ ይላክሎታል። እሱን ኮድ ለሰዎች ባጋሩ ቁጥር challenge ስላዘጋጀን እሱን መቀላቀል ይችላሉ።
እሺ እሺ እሺ በጣም ነው የምናመሰግነው። ዊፕላስ solution user ብለው ያውረዱ።
እሺ ይከፍትልኛል።
አዎ ዊፕላስ solution user App Store ላይም Play Store ላይም ይገኛል።
እሺ እሺ በጣም ነው የምናመሰግነው። መልካም ቀን።
እሺ እሺ እሺ